ጤና ይስጥልኝ ቤት ቤት ቤትን የምንረዳው
ስንት ነው limit ኡ በቀን ለማውጣት?
መቶ ሺህ ብር
እኮ limit እንትን ብለሃል አለኝ። ያ ምን ያህል ብር ደግሞ አልወጣሁም። approve ታደርግልኛለች? ወደ ቴሌ ብር ልኬው ነበር።
ይሄ ነው ቤት እም፣ እሺ አንድ እ?
ስጠኝ እሺ
እሺ
ሄሎ ሄሎ።
ጤና ይስጥልኝ።
እሺ ጤና ይስጥልኝ። withdraw ለማድረግ approve ማድረግ አለባችሁ መሰለኝ።
አዎ፣ ስልኩ limit ኡ ላይ አልደረሰም።
እሺ፣ የቤት ቤት ስልኩ ስልኩን ልንገርህ አርባ አራት አርባ አራት ዜሮ ሶስት ዜሮ ሶስት ዘጠና አራት ዘጠና አራት አርባ አራት
መቼ ነበር ዛሬ ነው ያደረከው?
አሁን ነው። አዎ
እሺ ገብቶላል። አሁን ብርሽ ወደ ቴሌብር account አራት ሺህ መቶ ብር ነው አዎ አዎ።
ገብቶላል።
እሺ አመሰግናለሁ። እሺ